ሄሎ ጤና ይስጥልኝ። አክሱም ሜትሮሎጂ ስፔሻሊቲ ሴንተር አዎ
ከአሽቴ ነበር ምደውልሎ። ኢክራም እባላለሁ።
የሌላ ስልክ ሰጥቻችሁ ነበረ እነሱ እንደውላቸው ጎሽ አሁን የለውም እኔ የሪሴፕሽን ስልክ አለ
ኦኬ ድጋሜ ሊሰጡኝ ይችላሉ?
እ ምቹ ቦታ አይደለም ያለው እ እኔ ያው ምንም እንትን የለም ችግር የለም የገጠመን challenge የለም
እሺ እ እናመሰግናለን። መልካም ቀን።
እሺ እሺማ እሺ